si lo tienes el ሊንክ እኮ ማለት ነው።
አሲ ዊዝድሮ አድርጌ ነበረ ማታ።
እሺ አልገባልህም?
አሁን ኮንፊርም ብሎ ጸጥ አለ።
ቁጥርህ ነገር የለ ቼክ ላድርግልህ።
በዚሁ ነው በዚሁ ነው።
ተደወልክበት። እሺ አዎ እሺ አንዴ
ሁለት አምስት አምስት አንድ ሀያ አምስት አንድ ሰላሳ እሺ አምስት አምስት ሀያ አምስት ነው አምስት አምስት ሀያ አምስት ሰላሳ ሰላሳም አለው። እሺ አዎ በቴሌብር የሚደረገው ወዲያው ነው የሚገባው። በባንክ ቢሆን ሲሆን ምንድን ነው ችግሩ?
አዎ ይዘገያል፣ ቻፓ ይዘገያል። ለዛ ነው
እም፣ ደግሞ ከአሁን በፊት upgrade ምናምን እናደርጋለን ብላችሁኝ ነበር። አላረጋችሁማ? አልተደረገም መሰለኝ።
ከለከለክ እንደዛ እንትን ብር ኑሮት ማ- ማውጣት ሳትችል ስትቀር እናደርግልሃለን። እሺ አሳውቀንና ሳይኖሩ እንደዚህ?
መደረግ ስለማይችል አዎ አ- አሀ።
እያል- እያለው ማውጣት ሲከለክልክ ንገረኝና ከዛ አዎ እንደዛ አርግቶኝ በላኝ እንጂ አንድ ቀንማ እ በላይ ነው።
የሌለ አይ ተጫወትኩበት። ም- ም- ኦኬ፣ እንትን አሀ።
እሺ
እም። ይቅርታ። እሺ history ን check ማድረግ ስለነበረብኝ ነው።
ችግር የለውም ችግር የለውም።
መገርሳ ዩሱፍ ነህ አይደለ?
አዎ አዎ
ወደ ቴሌብር ያደረግከው እንዳለ ገብቶልሃል። እሺ ወደ ቴሌብር ያደረኩኝ ገባ።
አዎ ገብቷል። ያኛው ደግሞ process ላይ ነው፣ ይገባልሃል። ትንሽ ጠብቅ።
በቃ ወደ ባንክ ሲሆን ስለሚቆይ ነው።
እሺ አመሰግናለሁ።
እኔም አመሰግናለሁ። መልካም ቀን።
እሺ